አቤት ጤና ይስጥልኝ። እንዴት ነው? አቤት ጤና ይስጥልኝ። ሰላም ነው?
አለን እግዚአብሔር ይመስገን።
በጣም በሳል መስራት ፈልጌ ውክልና መውሰድ ፈልጌ ነበረ።
ትችላለህ ወንድም
በምን ያክል ኮሚሽን እና እንዴት ነው?
ሰማንያ አምስት percent ያንተ ነው። ሰማንያ አስራ አምስት percent የእኛ ነው። ሁለት ሰው አለን።
ሰማንያ አምስት አስራ አምስት አዎ ስፖርት ላይ ደግሞ ሰላሳ አምስት ያንተ ነው። ስልሳ አምስት percent የእኛ ነው ማለት ነው።
እሺ በምን ያህል ማለት እንትን ምን ማድረግ ነው ያለብን?
የት ወይም አዲስ ደግሞ አበባ ነው የፈለግከው?
አይደለም ክፍለ ሀገር ነው የት
ወደ ኮንሶ አካባቢ።
ትችላለህ?
እሺ ም- መልዕክት ላደርግ የምችለው ወይም ደግሞ እዛ ነኝ ያለሁት ከዛ ሆኜ ልልክላችሁ ወይም ደግሞ እንትን ላደርግበት የምችልበት አለ አይደል? ውክልና ለመውሰድ ትችላለህ? መተ- አዎ ግን መተክም እንትን ማለት ትችላለህ።
እሺ ከዛ ሆኜ መጨረስ እችላለሁ? እዚህ ሆኜ አዎ ማለት ነው።
ትችላለህ። በአንድ ቀን አዎ እኛ ቪዲዮዎቹንም ምኑንም እንልክልሃለን።
እህ።
ከዛ ያልቃል ማለት ነው።
እሺ ምን ምንድን ነው ውክልና ለመውሰድ የሚያስፈልገው?
ምንም ያው መታወቂያ ምናምን ሌላ ምንም ችግር የለውም።
እህ? አ ማስይዘው ነገር ይኖራል ወይስ ሙሉ በሙሉ በቼክ ነው cover ማድረግ?
ሰላሳ አምስት ሺህ ብር deposit ታደርጋለህ።
እሺ በቼክ ማ- ያ- በ cash ም ትችላለህ፣ በቼክም ትችላለህ።
ሙሉ በሙሉ በቼክ ማስያዝ አልችልም። ያለ cash